ሰላም ጤና ይስጥልን። ችፍችፍ እባክዎ ምን ልርዳዎ?
ጤና ይስጥልኝ።
ሰላም አብሮ ይስጥልን።
አ- አንድ አራት order ነበረን እና እሺ
አልደወሉልንም። እንትኑም አ- አ- የሁለቱ ብቻ ነው የመጣው።
በዚህ ስልክ ነው order ያደረጉት?
አይደለም ዜሮ ዘጠኝ አርባ ስድስት ቆይ እሺ አንዴ ዜሮ ዘጠኝ አርባ ስድስት
ዘጠኝ አርባ ስድስት ሰማንያ አንድ እሺ
ስልሳ ሶስት ሰማንያ ስምንት ስልሳ ሶስት
ሰማንያ ስምንት
አቤቻ አብ- አቤቻ የሚል አዎ።
okay አቮካዶ፣ ድንች፣ ቀይ ስርና ቲማቲም አዎ
እንደሆነ ነው የሚያሳየው። እዚህ ጋር ይጠብቃሉ ትንሽ እኔም አሳውቅ ሁሉም አዎ ቆይ እሺ አንዴ የቲማቲሙን ነው ያየሁት። አንዴ ቆይ ቀይ ስርም ወጥቷል፣ ድንችም ወጥቷል። ሁሉም ወጥቷል።
አ፣ የሁለቱ ኮድ ግን አላገኘሁትም፣ አልመጣልኝም።
የምን እና የምን የአቮካዶ እና የእንትኑ የድንቹ አቮካዶ የቲማቲም እና የእንትኑ መጥቷል።
አቮካዶ ወጥቷል አ፣ እንደወጣ ነው እዚህ ጋር የሚያሳየው። ድንቹም ወጥ- ወጥቷል።
ወጥቶ app ኡ ላይ ሊያው text አልመጣልኝም። የሁለቱ ማየት ይችላሉ እዛም ላይ አ- አ- app ኡ ላይ ሊያው አንድ driver ነው የያዘው።
ሁሉንም
አዎ በ- ወይ እሺ ስልኩን ት- ትነግሪኝ።
ናትናኤል የሚባል ልጅ ነው ያ- የያዘው። እሺ ዜሮ ዘጠኝ አስራ ሶስት
አ- okay ዘጠኝ አስራ ሶስት አስራ ሶስት አስራ ሶስት አስራ ሀያ ሶስት አስራ አስራ ሶስት ስድስት
እ እ ዜሮ ዘጠኝ አስራ ሶስት አስራ ሶስት እሺ ሀምሳ ሶስት አስራ ስድስት ሀምሳ ሶስት አስራ ስድስት እሺ አዎ ይደውሉለት።
እሺ እሺ መልካም ቀን።
እሺ እሺ